ቃል ኪዳን ከ Best Bet ምን ልርዳው?
እንዲዴን ነው በጣም ነው።
Best Bet ነው ምን ልርዳው?
አዎ መቶ ሀምሳ ብር አስቤ ምን አለ?
የለም መቶ ሀምሳ ብር
deposit ነው አስቤ፣ አዎ ግን አ፣ የለም ኮሺ deposit message ኡን ይላኩልን።
አ፣ message ኡን ይላኩልን deposit ያደረጉበትን።
ም- ያ ከየት ነው deposit ያደረጉት? ከ CBE ነው ወይስ ቴሌብር ነው?
ቴሌ ብር እኮ ቴሌብር የላኩሉት message አለ አይደለ?
አዎ አለ እሱ message ይላኩልን ቴሌግራም ላይ
በ Best Bet አዎ።
ወይስ ኤሌክትሪክ የ Best Bet ላይ አይ?
ቴሌግራም ላይ አዎ ቴሌግራም ላይ ስልኩን ልስጦት ከፈለጉ አየስ ፍጠኝ ስልክ ዜሮ የሚላል ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዜሮ ሶስት ሶስት አርባ አይ?
አራት አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት አርባ ሰባት አየም አዎ።
ሲግናል እሺ መልካም ምሽት።
አየ አየ